Hello
አቤት አቤት፣ አቤት ጤና ይስጥልኝ።
አብሮ ይስጥልን
ከጋምቤላ ክልል ነው የደወልኩት። አለ ያደባ ጉዱ እባላለሁ።
ማ
ይህ ያደባ ጉዱ እባላለሁ።
ጂሃድ አዎ ጂሃድ አባ ጉዱ፣ አባ ጉዱ አዎ
ከየት ከጋምቤላ ነው ከጋምቤላ ነው።
እሺ ምን ነበር
እ ከዚህ በፊት ሁለት ሺ አስራ ሁለት ናሴ አስራ አምስት ሰላሳ ሰው ጤና መስፋፋ ክሊኒክ ተብሎ ተፈናቅለን ነበር።
ከየት ጋምቤላ አዲስ አፈር ዶዞሩ ለም የሚባል አካባቢ ላይ ዜሮ አራት ላይ እህ፣ እዛው ጋምቤላ ነው ከጋምቤላ አዎ ታዲያም በጠባቂያችን እዛ አለ አይደል እንደኛ ወንባ ጠባቂ አሉ። እነሱም በቃ ምንም አጥጋቢ መልስ ያገኙ አይደለም። ብዙ ቦታ እነሱም ሄደናል። አሁን እነሱ ጋ ነው አለ አጥጋቢ መልስ የሰጡን አይደለም። እነሱም ለእነሱም ደግሞ አጥጋቢ መልስ የሰጠ አይደለም። ተመሳሳይ ነው ለእኛና ለእነሱ የሚሰጠው።
እ፣ እንግዲህ ምናልባት እዛ ያለው እንትን ካለ በኋላ ነው እኛ የምናየው።
እሺ
እ፣ እዚህ ስልክ ቁጥር ልስጦትና ደውሉ። እ፣ ይግባኝ ይግባኝ ላይ ደውሉ። እዚህ head office እሺ አባቴ እሺ እሺ ያዙ እሺ
ዜሮ አንድ አንድ
እሺ ቆይ ስልኩ ለ- ለ- እንትን ላድርገው።
እሺ
እሺ ዜሮ አንድ አንድ
ዜሮ አንድ አንድ አምስት ሀምሳ ስምንት
አምስት ሀምሳ ስምንት ዜሮ አንድ ሀያ ሶስት ዜሮ አንድ ሀያ ሶስት ሀያ ሶስት እነሱ እሺ፣ ናቸው የሚያዩት። ደውሉላቸው፣ ይቀበሉታል።
እሺ አመሰግናለሁ። እሺ ምንም እሺ፣ አይደለባሽ።
እሺ አባቴ እሺ እሺ።